ሄሎ
አሪፍ እንዴት ነህ?
ሰላም ጤና ይስጥልኝ። እንዴት ነህ?
ፍርድ ቦስ አገኘና ትላንት እስካሁን አል- አልገባም። ምንድን ነው ቻባ ውስጥ ነው ግን አልገባም። ወደ ሌላ ሰው አልገባም። አ ሄሎ ይሰማል እህቴ? ይሰማል?
ይሰማል። ምን ነበረ?
ብርድ ቦስ አደረገኝና እ እዚህ ጋር አልገባም። እስካሁን
ስንት ብር ነበረ?
አራት ሺህ ነው። እ
መቼ ነበር ያረከው?
እ ሁለት ቀን ነው አሁን ትላንት ነው ሁለት ቀን ትላንት ማታ እሺ እሺ ቼክ ላድርግሎት።
እሱ ተወው። አይ እ ለከመሪ ሄሎ ሄሎ
አይ ተሰማ ሄሎ እ ፕሮሰስ ላይ ነው የሚለው። አሳውቀዋል እንዴ?
ይሰማል።
አሳውቀዋል ምን?
እንዴ? ቻፓ ደውለው ምን አናግረዋል?
አታውቃል? አልነገረም አልነገረም። በእሱ ስልክ አለ?
አዎ ልንገርህ።
አዎ ንቅ እሺ ዜሮ ዘጠኝ
ዜሮ ዜሮ ዘጠኝ የት ነበር? ዜሮ ዘጠኝ ዜሮ ዘጠኝ እሺ ስልሳ ስልሳ ሰባ ሁለት
ዋስን የለባ ይበር ዜሮ ዘጠኝ ስልሳ ወርደ ወርደ ልሕኒ ወርደ ወራ ሓርቱ ምይርጋልኒ ዜሮ ዘጠኝ ስልሳ አየ ሰባ ሁለት እሺ አርባ ሰባ ሁለት ሁለት ወርደ ዋስን የለባ ሰባ ሁለት አርባ ሁለት
አርባ ሁለት እሺ ይሄ ታውቃለህ እሺ መልካም ቀን።
አለ ይቴ
አቤት ሄሎ ይሰማል ይቴ ምን አሉኝ?
ሁለት ጊዜ መለስ ሁለተኛ ዜሮ ዘጠኝ አንድ ጊዜ ስልሳ እሺ
እሺ ዜሮ ዘጠኝ ስልሳ ሰባ ሁለት
ሰባ ሁለት አርባ ሁለት ሰባ ሁለት
አርባ ሁለት ሰባ ሁለት
አዎ
አርባ ሁለት ሰባ ሁለት ነው አዎ መልካም ቀን።
አት ሌላ ወደ ነው